ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ቤት ቤት
ቤት ቤት አዎ ሰላም ነው ሰላም ነው።
እንዴት ነህ? እሺ ምን ነበር?
እ፣ ትናንት ማታ ጆሮ ያልኩት ፊልም ነበር እሺ
እና አልገባልኝም ስንት ብር ነው?
እ ስንት ብር ነው?
ትንሽ ብር ሀምሳ ብር ነው።
ሀምሳ ብር አ እሺ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አሁንም አዎ እሺ አርባ ሁለት አርባ ሁለት ስልሳ ስምንት ስልሳ ስምንት ሀያ ሶስት ሀያ ሶስት ጠብቀኝ እሺ እሺ
አሁን ገብቷል እሺ
እሺ እሺ አመሰግናለሁ።
እሺ አመሰግናለሁ